የዓለምን ክብር ሁሉም ቢብዬ ትቼ ብድራቴን ትኩር ብዬ አይቼ የጌታዬን ድምፁን ሰምቼ ኋላ ኋላ እከተለዋለሁ አልተወውም ክብሬ ኢየሱስ ነው። የተስፋዬ ምስክር እንዳይነቃነቅ ይዤው ኢየሱስን አድርጌው ጥብቅ አይኖቼ ወደ ላይ ቀና ብለው ያዩ የአምላኬን መምጣት ይጠባበቃሉ የማይታየውን እንደማይ አድርጌ ጸንቼ የዓለምን ክብር ሁሉም ቢብዬ ትቼ ብድራቴን ትኩር ብዬ አይቼ የጌታዬን ድምፁን ሰምቼ ኋላ ኋላ እከተለዋለሁ አልተወውም ክብሬ ኢየሱስ ነው። ይቅርብኝ በኃጢአት የሚገኘው ደስታ ለቅሶና ዋይታ ነው የማታ የማታ የማይታየው ክብር በእምነት ተረድቼ ጨክኛለሁ ልጓዝ በጸጋው በርትቼ ሚያስጉዘኝ ጸጋው ሚያስሩጠኝ ኃይሉ የአምላኬ ብርታት ሁሉም መቻሉ በጌታ ምኜ ጉዞዬን ወደፊት እቀጥላለሁ እስካየው ፊት ለፊት ብልጭልጩን ዓለም ወድጄ እንደ ዴማስ ፍጹም አልተወውም ወዳጄን ኢየሱስ ያዋጣኛል ለኔ ከእግሩ ስር መኖር በንጹህ ልብ ጌታን ከሚጠሩ ጋር ናፍቆቴ የልቤ መሻት ጌታዬን ማየት ፊት ለፊት ከእርሱ ጋር መኖር ለዘላለም ከፍቅሩ የሚለየኝ የለም። ናፍቆቴ የልቤ መሻት ጌታዬን ማየት ፊት ለፊት ከእርሱ ጋር መኖር ለዘላለም ከፍቅሩ የሚለየኝ የለም። የማረከኝ በፍቅሩ ውስጤን ነካው ታላቅ ክብሩ ተፈወስኩኝ ድኝ ቀረው ለዘላለም የእርሱኛለሁ እገዛለሁ ለዚህ ጌታ በፍጹም ሳላመነታ ወደ ግራዊ ወደ ቀኝ አልልም ጨክኛለሁኝ የማረከኝ በፍ